ሄሎ ጤና ይስጥልኝ። መድሬት ራዲት ነው።
ሰላም ነው።
ሰላም ርሜት
ኦ በናቲ በት ብሩ ወጥቼ ነበረና እሺ
እስካሁን አስራ ስምንት ቀን ይሆናል። አስራ አሁን ሰባት ማርለ ቀን ነው ይድራለሁ በስበት ነው ውድድራው ውድድራው ነበረ ውድድራው አደረገና ይድራለሁ እ?
withdraw ው ነው deposit ነው?
withdraw እሺ ያረክበትን screenshot አድርገህ ቴሌግራም ላይ ትልክልናለህ።
ማን history ውን history ውን ላክልን ቴሌግራም ላይ።
ቴሌብር አዎ እሺ አሁን ይለካል እሺ